ስኬትና ነጻ እኩልነትን ሽልማት አለው። አወቃሽ መስፍን ሲሞክሩ ያገኙት ሽልማት ኮይን ነው።
ሄሎ ስለዚህ ኮይን ነው። በኮይኑ ደግሞ ጥያቄና መልሶችን ተጠቅመናል።
ሰላም ጤና ይስጥልን። ምን አለ?
ሴት ልዩነቱ ምንድን ነው?
አዎ ምን አለ?
ያው ምንጭት ነው። ግልጽ ያልሆነ ነገር ፈለግ የሚሉ እያሰቡ እ?
እም፣ ሰ- ድምጾት አይሰማም።
ኮይንና ቲኬት ልዩነቱ ምንድን ነው?
እ፣ ኮይን እ፣ ጥያቄና መልስ መጫወቻ፣ ትኬት ደግሞ የእድል ጨዋታ መጫወቻ ነው።
ኦ፣ እሺ የሳምንታዊ ጥቅልና የዕለታዊ ጥቅም ምንድን ነው ልዩነቱ?
ዕለታዊ በሁለት ብር ነው። ሳምንታዊ ደግሞ አስር ብር ቆርጦ ሳምንቱን ሙሉ በየቀኑ ሁለት ሁለት ትኬት ይሰጡታል። ዕለታዊ ደግሞ በየቀኑ ሁለት ብር ቆርጦ ትኬት ይሰጡታል። እና ይሄ ነው ልዩነቱ።
ለማወቅ ነው።
እሺ